ወይ ጤና ይስጥልን ቢጫ ኢትዮጵያ በተሳሮ ነኝ። እባክዎ ምን ልርዳው?
እ ባለፈ ነግሬሽ ነበር ማሽን ወደ ቦታ የሚቀያየር ብዬ ነበር።
አልመጡሎትም?
አይ ትላንት መጥተው ነበረ በስራ ሰዓት ነበረ እና ነገ ልምጣ ብሎ ነበር። አረፈደብን። ዛሬ ስራ ሰዓት ጀምሮ ድምፆት ለጊዜ ተቆራረጠ ይመጣል።
ደንበኛችን ምን አሉኝ?
እ?
ድምፆት ተቆራረጠ ምን አሉኝ? አልሰማሁትም ያሉኝን።
ትላንትና መጥቶ ነበረ። ከዛ ስራ ሰዓት ስለሆነ ነገ ተባብለን ነበረ። አረፈደብን።
እህ፣ እሺ ደንበኛችን እ፣ አሁኑኑ እኔ ጽፌ አስተላልፍሎታለሁኝ። ዛሬ እሺ እንዲመጣ በፍጥነት- እሺ በፍጥነት እንበል።
ናክሮስ ነው አይደለ? የቤት አዎ ውስጥ እናቶች። አዎ እሺ አስተላልፍሎታለሁኝ። ሌላ ምረዳውት ነገር አለ?
አይ ሌላ የለም። እሱ ተባበሽ።
ስለደወሉ እናመሰግናለን። አገልግሎት ላሎት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጥልኝ። መልካም ቀን።
እሺ